ሄሎ ሄሎ ሄሎ አቤት።
አብንነት ሰላም ነው?
አሁን ሰላም እንዴት ነህ? አለን እግዚአብሔር ይመስገን
ያን አለን። የእናንተ ሱቅ የት ነው አቤኔዘር?
እህ የት ነው ሱቃችሁ?
ሱቅ እ፣ shop ኦቹ የተለያዩ ሱቅ shop አለ። አሁን ኖክ ሴፐር የሚል አለ።
ኦኬ ዋናው አቤኔዘር አቤኔዘር ቡድን የሚለው አለ።
አዎ። የእናንተ ሩቅ እህ?
ዘፈ እንትን ነው እንዴ?
እህ ስንት ሾፕ ነው ያለክ?
አራት ነው ያለኝ።
ኦኬ ሶ ወደ ኬን ነው የሚቀየረው እኮ የሾፕ ካለ ልልክ ብዬክ ነበር ነው እህ የማሰሩበት ሾፕ አለ። ሄሎ እኮ እሱን ለማስልክ ልጅ እኮ ነው እንትን
ለመቀየር ማለት ነው። ወደ ኬን ነው ሄሎ
ወይ ያው ለኬኖ ወደ ኬን ነው ቀይራለሁ ብዬ ነው።
ለመቀየር አይደለ?
አ አ አዎ እኮ ሾፕ ነገ ልደውልልክ።
እሺ ነገ ይኖራል አንድ ሾፕ ያኛውን ሽያጩ ምናምን አይቼው አ ወደዚህኛው ሽፍት አደርግልሃለሁ።
በስ እሺ በቃ እሺ፣ እሺ።
እህ፣ እህ።